ጤና ሳሙኤል ወይ?
ሰራልክ መሰለኛ ዊዝድሮል አረከው እህ ዊዝድሮል አርገዋል ሰራልክ መሰለኝ አዎ ዊዝድሮ አድርጌዋለሁ እኮ ከ- ከ- ከዛኛው ዊዝድሮ አድርጌዋለሁ። አሁን ወደ ካሸር ዊዝድሮ ዲፖዚት እኮ ስታ- እንደዛ ስታደርግ ምን እንደምታ ታውቃለህ አሁን ዳውሮ የሚለውን ንካው
ኦኬ ዳውሮ የሚለውን አ ንካው ክሊክ አድርገው
ዳውሮ ሚል እታች ሳሙኤል ዳውሮ የሚለውን ዳውሮ አረ- የሚለውን አ አ- ዳውሮ የሚለውን ስትነካው እ፣ ሳሙኤል አንዳንድ የሚል አታገኝም
ኦኬ ይቅርታ፣ እኔ የሆነ ስልክ ላክልሽ እና ከስልኬ ኮኔክት አድርጌ እየተጠቀምኩኝ ስለሆነ እ፣ የሆነ ስልክ ላክልሽ እና እኔ ያወራሽን ታሳይኝ። እሺ፣ ይቅርታ። እሺ፣ እም፣ ችግር የለውም ቴሌግራም ላይ ላክልኝ እሺ እሺ እሺ ልክ ያለው እሺ